ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ
ገንዘብ ላስገባ ፈልጌ ነው እና ቴሌብር አልመጣልኝም።
እሺ ስልክ ቁጥር የያዙ ልንገሮት
የ- የራሴ ልንገርሽ
አይደለም በቴሌ deposit የሚያደርጉበትን ስልክ ቁጥር ልስጦት እና በቴሌግራም screenshot አድርገው ይልኩልናል ያስገቡበትን
አሁን ምን ላይ አልገባኝ ስልክ ያዙ በቴሌብር የሚያስተላልፉበት እህ
ከዛ እሱን screenshot አድርገው በ- ለእኛ በቴሌግራም ይልኩልናል ያስገቡትን
ያስገቡትን
ለጊዜው system እየሰራ ስላልሆነ የምሰጡትን ስልክ ቁጥር የያዙና በዛ deposit ካደረጉ በኋላ screenshot ኡን ወደኛ ይልኩልናል። hello